Hello
ጤና ይስጥልኝ።
አብሮ ይስጣ።
ሰላም ነው እንዴት?
እግዚአብሔር Suzuki ው Suzuki ዋ ስንት ናት?
Suzuki ምን
እ፣ ትንሿ Suzuki እ፣ አይቼ ነበር Every?
ዛሬ።
Every እ?
የለንም አባ Every ከሆነ የለንም።
እ፣ Suzuki Every የላችሁም? እነዚህ በ- ሶ- ባለ ሶስት ወንበሮች ባለ ከኋላ ያላቸው አሉ አይደል?
አዎ ገባኝ፣ ግን የለም። ወጥቷል። ሁለት ሺህ አራት ሞዴል ነበረ ተሽጧል። አባ
አዲስ ዜሮ ዜሮ የላችሁ?
ዜሮ ዜሮ Suzuki Eeco ይሆናል። Eeco
እ፣ ያላወኩትም ይኮን።
ሀያ ሀያ ሶስት ሞዴል ማለት ነው።
Okay ስንት ነው?
ዋጋ ሁለት ሚሊዮን
Okay አይ እነዛኞቹን ነበር የፈለኳቸው Suzuki።
አዎ፣ እነሱ የሉንም።
ግን ያው ዛሬ እኮ ሲገባ ግን እንትናችሁ post ላይ አይቼ ነበር።
እናደርጋለን።
post አድርጋችሁ ነበር አንድ የሰራ የቆየ ነው ቀኑን ይኸውና የቆየ ነው።
የቆየ ነው። ኦኬ አዎ አዎ እሺ እሺ እሺ